hello ጤና ይስጥልኝ።
አቤት አቤት።
ከቺፕቺፕ ነበር የምደውልዎት።
okay
እ game ተጫውተው የቁርስ ጥቅል አሸንፈው ነበር።
አዎ አዎ።
location check ለማድረግ ነበር gift ኡን ለመስጠት። የት ነው መቀበል የሚችሉት?
ሜክሲኮ ዲያፍሪክ ዲያፍሪክ ማለት ነው። ሜክሲኮ ዲያፍሪካ
ሜክሲኮ።
ዲያፍሪክ
እሺ እሺ፣ እናመሰግናለን። driver ኡ ሲደርሱ ይደውላሉ።
አሁን ነው የሚነሳው።
እ አሁን እንኳን አላወቅኩም፣ ግን ያው driver ኡ ሲደርሱ ይደውላሉ። እሺ፣ እናመሰግናለን። መልካም ቀን